ጸብታምራት ነው። አረጉራችን ፈልገን ነበረ ሀያ ሁለት ቅሊኒ ሀያ ሁለት ማዞሪያ ማዞሪያ ወዴት ነው የምትሄዱት?
እ ወዴት ደርሻችሁ ወደ ኢትዮ ጠቢ ፊጠቢ አ ከዚህ ቀደም ክትላችሁ የት ነበረ?
አይ እዚህ ድንገተኛ ነው።
በድንገተኛ ለመውሰድ ነው የፈለጋችሁት?
ድንገተኛ አ የት ነበር ወይ ከዚህ ቀደም ክትትል የሚያደርጉት?
ድንገተኛ ነው። ድንገተኛ ነው። ዛሬ ጀመረ።
ዛሬ ይጀምራሉ።
አ okay እ፣ እሺ ያ- ያችን ለሰ-
እ
hello